ሄሎ
ሄሎ
ወይ ሰላም ነው? እዛው ነህ እንደ ያለኸው?
ስልኬ ዘጋ። አይ ወደ ቤት ሄድኩ እንጂ ስልኬን ቻርጅ ላደርግ አለህ እንደ እሱ ስልክ የ cash service አለኝ።
አለ?
አዎ፣ አለኝ።
ንገረኝ። እሺ።
እሺ ቆይ ላውጣው እንዴ።
እሺ
ዜሮ ዘጠኝ ሀምሳ አራት ዜሮ ዘጠኝ ሀምሳ አራት
ሀምሳ አራት ዘጠና አምስት እሺ
አስራ ሁለት እሺ
አርባ ሶስት
እሺ ቤቢ ይባላል። ቅድም ስልክ እሱን ዘግቶ ነበር።
እሺ ወዴት እንደገባ ታወቀ ወይ?
እ አዎ
okay እነሱ ጋር አይደለም ማለት
የመጀመ ሁለት መቶ ሀምሳ ያንተ ነው ወይስ ያንተ አንድ ሺህ አምስት መቶ አይ አንድ ሺህ አምስት መቶ አንድ ሺህ አምስት መቶ ወደ customer account ነው የገባ ወደ ስልክ ቁጥር
ወዴት ማለት ዜሮ ዘጠኝ አርባ ሁለት እሺ አርባ ዘጠኝ እ
ሀያ ሰባት ሀያ ሶስት okay እሱ የምታወሪው ነገር አለ ማለት ነው።
እ እሱ የምታወሪው ነገር አለ ልንገረው ማለት ላይ ከሱ account ወጥቶ ወደዚህ account ነው የገባው የም- አንድ ሺህ አምስት መቶ ማለት ነው። ሌላም እንደዚህ አይነት transaction ስላለ ሁለት መቶ ሀምሳ ሁለት መቶ ሀምሳ ብር እሱ ሳያውቀው እሺ።
የወጣ አለ በእነሱ ማለት ነው።
እ? አዎ በእነሱ እሺ ነገሪውና እሺ እሺ ስልኩን ተለይ ተክስት አድርግልኝ ስልኩን ይሄኛውን
እሺ የገባበትን እሺ እሺ እሺ እሺ